Hello
ጤና ይስጥልኝ።
እና በል ነው
ምን አለ ደንበኛችን? ምን ልርዳው? አሪፍ ፔይ ነው።
እ፣ ባለፈው አንድ ጉዳይ ተናግሬ ነበር።
እሺ፣ ምን ነበር?
ከሁሉ ስፖርት ወደ አሪፍ ፔይ withdraw አድርጌ ከዛ balance ኤ እዛ ቀረ።
ከዚህ በፊት አስመዝግበው ነበር አይደል?
አዎ ስሞትን በዚህ ንገረኝ።
ስልት አስመዝግቤው ነበር። ክብሮም ስሞትን ሰሎሞን ንገረኝ፣ ሙሉ ስሞትን።
ክብሮም ሰሎሞን
ማን ሰለሞን?
ክብሮም
ክብሮም። እሺ፣ አዎ
በዚህ ቁጥር ነው በዚህ ቁጥር አዎ
እሺ፣ ደንበኛችን ተመዝግቦለታል።
እና አሁን እ፣ ይመጣል ወይስ ይቆያል?
በዚህ ሰዓት ነው ማለት አልችልም፣ ግን ይስተካከልልዎታል። ተመሳሳይ case የገጠሟቸው ደንበኞች ብዙ ስላሉ ወረፋውን ጠብቀው ይስተናገዳሉ።
እሺ አመሰግናለሁ።
እሺ፣ እኛም እናመሰግናለን። መልካም ቀን።